ሄሎ
ሄሎ ጤና ይስጥልኝ።
አብረሽ የለም ሰላም ነው።
እግዚአብሔር ይመስገን። ምን ልታዘዝ?
እንትን message ሲገባልኝ በአማርኛ ለማድረግ ፈልጌ ነበር። በቃ የሞም የምንም data ስለ እንትን ስል እንትን አለኝ እያለ አማርኛ ለማድረግ ፈልጌ
አዎ፣ ትንሿ ስልክ ግን ምንድን ነው አማርኛ አታነብም።
ትንሿ ስልክ አይደለም ትልቅ ስልክ
ሊ- እንትኑን data ውን አብረዋ እ data ውን አብረዋና እና data አብረቸ የሆነ በቃ እንትን አለ አይደለም message ምናምን ሲገባልኝ አ
በአማርኛ እንዲሆንልኝ
አዎ ግን ያው የሚላከው ነገር የኢትዮ ቴሌኮም ስለሆነ እኔ እሱን ማድረግ አልችልም።
አይቻልም።
አ
እሺ እሺ እሺ እሺ